hello
አቤት አቤት።
ሁሉ ስፖርት ነው ምን ልርዳዎት?
withdraw ለማድረግ ፈልጌ ነበረ የበላሁትን ብር እም፣ ቴሌብር እየሰራ አይደለም። እንዴት ይሻላል? ቴሌብር ነበረ የምጠቀመው። ሌላ አማራጭ አለ እንዴ?
በዚህ ስልክ ነው?
አዎ በዚህ ስልክ ነው እሺ፣ ሲሰራ እናሳውቆታለን።
እ ሲሰራ እናሳውቆታለን።
ማ ቴሌብሩ?
አዎ withdraw ሲሰራ እናሳውቆታለን ደንበኛችን።
እሺ እሺ። ቴሌብር ስለምንድን ነው ማ- ያልጀመረው?
ጠቅላላ withdraw ሲሰራ እናሳውቆታለን።
አዎ እየሰራ አይደለም አሁን።
አዎ
okay እሺ እሺ፣ መልካም ቀን።
እሺ ላንቺ